Hello ጤና ይስጥልኝ ችብችብ።
ሰላም እንዴት ነሽ?
ሰላም።
ቲማቲም አዝዤ ነበረ እና እሺ።
አልተደወለልኝም።
ትናንትና ነው order ያደረጉት?
አዎ እሺ አንዴ መስመር ላይ ጠብቁኝ። የት ነበር location ኑ?
ወሎ ሰፈር ኢትዮ ቴሌኮም እሺ። እሺ driver ስልክ ልስጦት፣ ደውሉለት። ዜሮ ዘጠኝ ሀያ ዘጠኝ ቆይ አንዴ እሺ ያዙ ዜሮ ዘጠኝ ሀያ ሀያ ዘጠኝ ዘጠኝ ሀያ ዘጠኝ ቆይ እሺ ሀያ ዘጠኝ እሺ ሀያ ዘጠኝ ድጋሚ ነው አዎ እሺ ሀያ
ሀያ ዘጠኝ ዘጠኝ ሀያ ሀምሳ ሰባት ሀምሳ ሰባት አዎ እሺ ይደውሉለት። አሚር ይባላል።
እሺ እሺ እሺ መልካም